hello በዚህ ቁጥር ልኬላችሁ ነበር እ ምን አልሽኝ እናት?
በዚህ ቁጥር እሺ እንግዲህ ልኬላችሁ ነበር
እኔ እንጃ ማን ነው የሚለው ቴሌግራም ላይ ስሙ እ ፍሬህይወት እዚህ ልጅ ጋር ዜሮ አምስት ፍሬዎት ደርሷል ፍሬህይወት አዎ እኮ ፍሬዎት ነው የሚለው አዎ ፍሬህይወት እኮ እሺ ማንም የገባበት የለም ያየልሽ ማንም የለም እሺ ችግር የለውም እሺ እነግርልሻለሁ እሺ